Hello
ጤና ይስጥልህ።
አብሮ ይስጥልን።
ከውዳ vehicle manufacturing ነበር የምደውልልህ።
ከየት?
ውዳ
እሺ
እ፣ ስልክህን እንትን እ፣ ሚሌኒየም አዳራሽ ላይ አግኝተነው ነበር እና እሺ።
በ junior accountant ነት junior accountant ነኝ። አ እ፣ junior yes አ አ እኮ በ junior accountant ነት እ፣ ዛሬ ዘጠኝ ሰዓት ፈተና አለህ። ትችላለህ?
ዛሬ ዘጠኝ ሰዓት እ፣ ለቡ በስ- መብራት ኃይል
ቦታው የት ነው?
ለቡ መብራት ኃይል።
ለቡ መብራት ኃይል።
አዎ ካልቻልክ ግን ነገ ጠዋት ነገ ጠዋት ልምጣ።
እሺ፣ እ፣ ከሁለት ሰዓት እስከ አራት ሰዓት ከሁለት ሰዓት እስከ አራት ሰዓት። ቦታው የት ናቸው?
ለቡ መብራት ኃይል አርሴማ ፊት ለፊት።
ለቡ መ- ለቡ መብራት ኃይል። ሊደውልልሽ አለው። እሺ ጠዋት ይመጣሉ። አሁን እ፣ ሰል አሁን አልተዘጋጅም። እሺ አችልም።
እ፣ ጠዋት ይመጣሉ።
እሺ በቃ እሺ እና እደውልልሽ አለው ደግሞ። እሺ እሺ፣ ደውልልኝ።
እሺ እሺ